ያገርሰው ያገርሰው እንደው ያገርሰው ሰላም ያገርሰው ያገርሰው እንደው ያገርሰው በአንድ ማዕድ ገበታ ያገርሰው አብሮ የሚቆርሰው እንደው ከምር ከምር እንደው ከምር እንደው ከምር ከምር እንደው የምር እንዴት ያምርብናል ከምር ተዋደን ስንኖር ሰላም ያገርሰው ያገርሰው እንደው ያገርሰው ሰላም ያገርሰው ያገርሰው እንደው ያገርሰው በአንድ ማዕድ ገበታ ያገርሰው አብሮ የሚቆርሰው እንደው ከምር ከምር እንደው ከምር እንደው ከምር ከምር እንደው የምር እንዴት ያምርብናል ከምር ተዋደን ስንኖር አሜሪካም ያለ አንተ የአገሬ ሰው፣ ካናዳም ያለሽው አንቺ የአገሬ ሰው፣ አውሮፓም ያለኸው አንተ የአገሬ ሰው፣ እስራኤል ያለኸው አንተ የአገሬ ሰው፣ ጅዳም ላይ ያለሽው አንቺ የአገሬ ሰው፣ ዱባይ ላይ ያለኸው አንተ የአገሬ ሰው፣ ባሪን ላይ ያለሽው አንቺ የአገሬ ሰው፣ ሜልቦርንም ያለኸው አንተ የአገሬ ሰው ለንደን ላይ ያለሽው አንቺ የአገሬ ሰው ናይሮቢም ያለሽው አንቺ የአገሬ ሰው የመንም ያለሽው አንቺ የአገሬ ሰው ካርቱም ላይ ያለኸው አንተ የአገሬ ሰው ጆበርግም ያለኸው አንተ የአገሬ ሰው ጅቡቲም ያለሽው አንቺ የአገሬ ሰው እስኪናታችን የት እንሰባሰበው አመት አውድ አመቱን አብረን እናክብረው እስኪናታችን ቤት እንሰባሰበው አመት አውድ አመቱን አብረን እናክብረው
እናት ኢትዮጵያ ክብሯን እናውሳ አንድ ላይ ሆነን መሳ ለመሳ ሶስቱም ቀለማት አርገን አላማ አንድነታችን ላለም ይሰማ በድል ማህበር በአውደ ዓመቱም ላይ በክፉ ደግሞ የማይለያይ አብሮ የሚበላ አብሮ የሚጠጣ ለእናት ሀገሩ ብሎ መጣ አስራ ዓመቱ ተሰባስበን ኢትዮጵያዊነት አንድ አድርጎን አድማስ ማዶ እዚህም ያለ እንደ ትናንቱ ዛሬም አንድ ነን እንደ ትናንቱ ዛሬም አንድ ነን
ይሄ ሰው አማራ ኧረ የሚለው ማን ነው? ይሄ ሰው ኦሮሞ ኧረ የሚለው ማን ነው? ይሄ ሰው ጉራጌ ኧረ የሚለው ማን ነው? ይሄ ሰው ከትግራይ ኧረ የሚለው ማን ነው? ይሄ ሰው ከደቡብ ኧረ የሚለው ማን ነው? ቢለያይም ቋንቋው ደማችን አንድ ነው። ደማችን አንድ ነው። ደማችን አንድ ነው። በእናት የማበሻ በአባት የማበሻ በእናት የማበሻ በአባት የማበሻ አንድ ናት ኢትዮጵያ እስከ መጨረሻ አንድ ናት ኢትዮጵያ እስከ መጨረሻ በእናት የማንድ ነኝ በአባት የማንድ ነኝ በእናት የማንድ ነኝ በአባት የማንድ ነኝ ከኢትዮጵያ ገሬ የለም የሚለየኝ ከኢትዮጵያ ገሬ የለም የሚለየኝ ከኢትዮጵያ ገሬ የለም የሚለየኝ ከኢትዮጵያ ገሬ የለም የሚለየኝ
እናት ኢትዮጵያ ክብሯን እናውሳ አንድ ላይ ሆነን መሳ ለመሳ ሶስቱም ቀለማት አርገን አላማ አንድነታችን ላለም ይሰማ በድል ማህበር በአውደ ዓመቱም ላይ በክፉ ደግሞ የማይለያይ አብሮ የሚበላ አብሮ የሚጠጣ ለእናት ሀገሩ አሳስበናል። ኢትዮጵያዊነት አንድ አድርጎናል። አድማስ ማዶ እዚህም ያለን እንደ ትናንቱ ዛሬም አንድ ነን። እንደ ትናንቱ ዛሬም አንድ ነን። እንደ ትናንቱ ዛሬም አንድ ነን።